ይስጥልኝ።
hello ጤና ይስጥልኝ ኢቴስ call center ነው። ምን ልርዳዎት?
ትኬት ፈልጌ ነበረ
ከየት ወዴት ነው የፈለጉት?
እም፣ ከኢትዮጵያ ኬንያ።
ከኢትዮጵያ ወደ ኬንያ ለመቼ ነው የፈለጉት?
ለወዲያኛው ሰኞ።
የፊታችን ሰኞ።
አዎ
እሺ በሀያ ሶስት December ይሆናል። one way ነው የሚፈልጉት መሄጃ ብቻ?
አዎ መሄጃ ብቻ ነው።
እሺ ቼክ ላደርግልዎት። እሺ አንድ ደቂቃ